እስኪ ሰውን ክፈቱ አይደለም።
hello
ሰላም ጤና ይስጥልኝ።
ትናንትና ዊዝዶ አድርጌ ወደ ቴሌብር አልገባልኝ ነበረ።
እሺ ስንት ብር ነበረ?
ሶስት መቶ ብር መጀመሪያ ሌላ ሁለት ሁለት ጊዜ አድርጌ ያለው ገብቷል። ሁለቱ አንዱ አልገባልኝም።
እሺ ቤት ቤት ቁጥርህ ነው ይሄ አይደለም ንገረኝ።
አስራ አምስት ሀያ አራት አስራ አምስት ሀያ አራት አስራ ሁለት አርባ አራት
ትናንት ነው ያልከኝ። አስራ ሁለት ሀያ አራ- አርባ አራት ነው አስራ አምስት አርባ አራት ነው ያልከኝ።
ዜሮ ዘጠኝ አስራ አምስት ሀያ አራት አስራ ሁለት አርባ አራት
ዜሮ ዘጠኝ አስራ አንድ ነው ያልከኝ።
አስራ አምስት አስራ አምስት
ዜሮ ዘጠኝ አስራ አምስት ሀያ አራት አስራ ሁለት አርባ አራት እሺ ሶስት መቶ ትናንት አንዴ ነው ያደረከው።
መጀመሪያ ሺ ሰባት መቶ አረኩኝ ሶስት መቶ አረኩኝ ደግሜ ሶስት መቶ አረኩኝ አዎ ሁለቱም balance ሆኗል።
ገብቷል አዎ ቢኒያም በለጠ ግዛው አይደል?
አዎ ገብቷል።
አዎ አልገባልኝም ግን ብዙም check አድርገው በትናንት እም?
ትናንት ነው የገባው።
እሺ በቃ እስኪ አየዋለሁ እሺ ቼክ አድርገው። መልካም ምሽት።